ጤና ይስጥልኝ የለብዙ ሀይበር ነኝ። እባክዎትን እናንተ ጊዜ ነገር መልኩ አብሮ ይስጥልኝ። ሰላም ሰላም
አለ እንትን ነበር ማ- ማለት ማታ ምናምን ስራ ምናልባት ካለ ማታ ማታ ሊሰራ ማታ የሹፌክስር ማታ?
ምናምን አዎ ኦኬ የት ሀገር ነው የፈለጉት?
እ አዲስ አበባ
ኦኬ እኛ እንደሱ አይነት መረጃ አይደለም የምንሰጠው። እኛ ከኢትዮጵያ ውጭ ወዳሉ ሀገራት okay ነው የጉዞ መረጃ ነው የምንሰጠው። አዎ information ውጭ ሀገር okay።
ስራ ላይ ማድረግ ከፈለጉ እ information ነው የምንሰጡት።
ነው okay አይ ጥሩ እሺ እሺ